ሄሎ
ሄሎ ሰላም ጤና ይስጥልኝ።
በማደባችሁ ስኬት አዎ
መረጃ ልጠይቅ ነበረ።
እሺ
ማሽን ከአሁን በፊት ከእናንተ ወስጄ ነበረ እሺ
እና የእድሳ ቀን አልጻፍበትም መሰለኝ አጣሁት። ፌ- እንትን service book ላይ መች ነበር የወሰድከው?
የወሰድኩበት ቀን ል- ይሄ እንትኑ ደብዳቤውንም ደብዳቤው ላይ ያለ ቀን ልንገርሽ።
መች ነው የወሰድከው? አዲስ ማሽን ነው።
አዎ
ከታች አስፈርሞ የለ ማሽኑን ስትቀበል አዎ የተፈረምኩበት አለ። አዎ። እሺ እኮ እሱ ነው እኮ ምን ቀኑ በሀያ ዘጠኝ ሶስት ሁለት ሺ ሀያ አራት ይላል።
እኔ ካላየሁት በምን አውቃለሁ? ስትወስድ ሲ- ሲያስረክቡ ይዘውልህ ሲመጡ physical የሚል የመጨረሻ ጋር አንተ የፈረምክበት አለ ስምህ ያለበት ያንተ ስም እኮ እኔ ያለበት ስ- አዎ፣ እንፈልግ እኔ ስም ያለበት ከላይ በኩል የእነሱ የፈረሙበት አለ።
እም፣ ሀያ ዘጠኝ ሶስት ሁለት ሺ ሀያ አራት ይላል። የመጣበት ቀን ነው።
እኔ እንጃ ካላየሁት በምን አውቃለሁ? ወይ ይዘውና እና እኔ ልሃ መች እንደመጣ ማወቅ ፈልገህ ነው ወይስ እድሳቱ ደርሶብህ ነው?
እድሳቱ ምናልባት እንዳይደርስብኝ ነው እንዳያልፍ በአሁን የ- የእድሳት ቀን ምናምን ሌላ ቦታ ማሽን ሲገዛ የእድሳት ቀን ማሽን ላይ ይለጠፋል። እዚህ ላይ አልተለጠፈም። ይሄን
እኮ ደብተርን ይዘውና እና ወይ እኔ ልሃ ደብተርን ይዘና እና እድሳት መድረሱን እኔ ልህ በምን አውቃለሁ? እኔ እሺ ነው አይደለ? እንትን በቴሌግራም ብልክልሽስ ፎቶ
አይ ፎቶ ይዘውና እና አንቺ እኔ ልህ
ይሻላል። ሩቅ ስለሆንኩ ብዬ እኮ ነው።
እ፣ ምን ከቤተል ላድርግ?
ከቤተል ነው የለኝም።
የምመጣው።
ቴሌግራም የለኝም።
እሺ።